ሰላም ጤና ይስጥልኝ። ሰላም ደርዳው Hello፣ ሰላሞች ያቤ ሰላም ነሽ? እንዴት ነሽ? ትናንት ኦርደር ሰላም አለ።
ትናንት order አድርጌ ነበረ ሽንኩርት ይሰማል።
ምን አሉኝ? ይቅርታ ትናንት order አድርጌ ነበረ ሽንኩርት።
በ- በዚህ ስልክ ነው።
አዎ አ location ኑን ለመቀየር ፈልጌ ነበር።
ስርጉት አዎ አዎ። እና location ኗን ለመቀየር ፈልጌ ነበር።
ሽንኩርት አለ።
እም? አዎ ሽንኩርት አዎ።
የት አካባቢ ነበር?
እ፣ ወሎ ሰፈር ሌስ ነበረ። አሁን እ፣ ወደ ሳሪስ እሺ
ሳሪስ ንግድ ባንክ Okay።
ቀይሬ ነው።
እዚህ ጋር assign ነው የሚለው ሰው ማታ ላይ ደውለው ያሳውቃሉ። ይቅርታ
ዛሬ ማታ አ፣ ዛሬ እኮ ነው የሚመጣው እም።
ራሱ ሽንኩርቱ።
እ፣ ኮድ ትናንት ነው ገብቶልዎታል? ኮድ ገብቷል? ኮድ ገብቶልዎታል? ምን አሉ? Hello hello አዎ ገብቷል።
Okay ሰው እዛ ቦታ ከሄደም ያው ከወጣ መሄዱ አይቀርም። ስለዚህ ተመላሽ ሆንና ነገ ይመጣልዎታል። location አሁኑኑ ማስተካከል አይቻልም። ማታ ነው መግባት የሚችለው location ኑ።
አዎ፣ አይ በቃ እም።
እንደዛ ከሆነ ይምጣ፣ ችግር የለውም ይምጣ።
መቀበል ይችላሉ።
አይቀየር ይምጣ።
ከሆነ እሺ አዎ አዎ ይ- ይበቃ ይመጣልዎታል። እሺ ግን maybe ካልመጣ ነገ እንዲመጣልዎት ማታ ላይ location ቀይሮ መናገር ይችላሉ።
በዚህ ስልክ ልደውል።
በዚህ ስልክ መደወል ይችላሉ። አዎ።
እሺ እሺ እሺ መልካም ቀን። እሺ